ሄላ ሄላ አቤት።
ጤና ይስጥልኝ። ጤና አቤት። እግዚአብሔር ይመስገን።
ከ We Plus Solution ነው የምደውለው።
ከምን?
We Plus Solution
እሺ።
We Plus Solution ድርጅት ሲሆን አንድ app develop አድርጎ ነው እና እዛ ውስጥ ከአምሳ በላይ የተለያዩ service ኦችን ይይዛል። አንደኛው ደግሞ የልብስ ቡቲኮች ወይም የሚሸጡ ነው እና እዛ ውስጥ እናንተ ያለምንም ክፍያ የለውም እንድትመዘገቡ ነበር online market ለማድረግ online shopping እንዲሆን ማለት ነው።
ቻው።
እሺ link ልላክልሽ በዚህ ስልክ ቁጥር
ቴሌግራም ላይ ቴሌግራም ላይ ይሻላል። በዋናው message ነው።
ቴሌግራም ላይ ብትልኪልኝ ማሽት አይደለም።
እሺ እዝ- እልክልሻለሁ። ከዛ ወደ app ኡ ስለሚወስድሽ እዛ ላይ መመዝገብ ነው register ማድረግ።
በቃ እሺ፣ እሺ።
እሺ አመሰግናለሁ። መልካም ቀን።
thank you